ሙሉ ጤና ይስጥልኝ። ቃል ኪዳን ኢንከርስቲ ቤት ምን ልርዳው?
እንትን ነበር አሁን ደውዬ ነበር እሺ፣ ምን ነበር?
እና ልንገርሽ ኮዱን
ኦኬ፣ ትኬት ነው
እ ትኬት ነው ምንድን ነው?
አዎ ትኬት ነው።
እሺ፣ እንገሩኝ። እሺ፣ እ ከምን የሚለው ነው ካሸር ካሸር ኮድ የሚለው ልንገርሽ።
አዎ፣ እሺ አስራ ሁለት
አስራ ሁለት ስልሳ ዘጠኝ እሺ፣
አርባ
እሺ፣
ሀያ ዘጠኝ
እሺ። ቦነስ መቶ ሀያ ብር ተለቆሉታል። ቦነስ መቶ ሀያ ብር አለው ተለቋል።
ሁለት መቶ ሀያ ብር መቶ ሀያ እሺ እሺ እሺ እሺ፣ መልካም ቀን።
እሺ